Hello ስማ
ተቋረጠ።
ተቋርጦ ነው።
አዎ እሺ፣ አዲስ አበባ ነው ነዋሪነቶ?
አዎ፣ ወደ ጅማ ነው የሚያበቃለሁ።
ጅማ። Okay፣ ችግር የለም። ያው አክሲዮን እየተሸጠ ይገኛል። የአንድ